Hello ጤና ይስጥልኝ ጠብታ አምቡላንስ
mechanical ventilation አምቡላንስ አላችሁ እንዴ?
ይቅርታ አሁን ግን የለንም ለአሁን ነው
አዎ ለዛሬ ከግል ሆስፒታል ወደ መንግስት ሆስፒታል ታካሚ ለመውሰድ ከየት ከየት ከኢትዮ ጠቢብ ሆስፒታል ወደ ራስ ደስታ
እስቲ አንድ የደወልክበትን ስልክ ንገረኝና መልሼ እነግርሃለሁ
okay እሺ ዘጠኝ አንድ አንድ አስራ አንድ
ዘጠና አንድ ዘጠና አንድ አስራ ሰባት አስራ ሰባት ዘጠና አንድ ዘጠና አንድ ቆይ መልሼ እደውላለሁ እሺ